hello
hello፣ ሰላም ጤና ይስጥልን። ቤት ቤት ሰላም ነው?
አለ ምን ልርዳ?
አለን አለን። እ፣ እንትን refund ነበረና እሺ በቃ- refund ኡ እ፣
ልቀባልን?
አይ እ፣ አዎ እንትን ነው እ፣ እኔ agent ነኝ።
እሺ እ፣ የሆነ ልጅ refund አለው ብሎ መጥፎ ነው እና የመጣው ደግሞ ምንድን ነው እ፣ እ።
አንድ አንድ ብቻ ነው game የወጣበት፣ እሺ ግን system ላይ ምንም ነገር አያሳይም።
odd ኡስ
odd ኡ ማለት ከስንት እ፣ አሁን total odd ኡ total መጨረሻ ላይ የተጻፈችው አለቻ እሱ እ፣ lose ላረጋት or ይካፈላል።
ኦ፣ ሲካፈል አካፍዬዋለሁ።
ከሀያ በላይ ከሆነ አካፍዬዋለሁ እሱን፣ እሱን እስቲ አካፍዬዋለሁ።
ትነግረኛለህ? cashier code ኣ ሰባት- ምኑን cashier code ምትላልቻ እሷን ንገረኝ እስቲ check ላርጋ።
cashier code እም፣
cashier መጨረሻ ኮድ ላይ ማለት-
cashier code ምትላለች። ቲኬቱን ነው ይዞልኝ የመጣው አዎ መጨረሻ ላይ ወረቀቷ መጨረሻ ላይ cashier code ብሎ ቁጥሮች አሉ። እሷን ንገረኝ ቁጥሯን።
okay እሱን ድረስ አ፣ ሙሉን አላክልኝ ቆርጦት ነው እና
okay እሺ ወይ እ፣ ቴሌግራም ላይ ትልክልኛለህ? ቲኬት አይደዋል?
ፎቶውን ል- ፎቶውን ልላክልሽ አዎ ፎቶን ላክልን። support በምን ልላክልሽ ቴሌግራም ላይ ዜሮ ሶስት ቤቱን አታውቁም? support የሚለው አረ እዛ ላይ ልክ ያለው አሁን ልክ ያለው ማን ልበል ስምህን?
ለይኩን ለይኩን ሰላም
ላይኩን ሱልጣን ነው።
አ አ አ እሺ okay እሺ በቃ check አደርግልሃለሁ። እሺ እዛ ላይ ካለው አሳይ እንትን እላለሁ እልክልሃለሁ።
እሺ እሺ